ሄሎ
ቤት
ሰላም ጤና ይስጥልኝ ቴሌቢ
አበባ ይስጥልን
አለን ምን ልርዳዎት
የሆነ ጥያቄና መልስ ምናምን ብሎ እንትን ገብቶልኝ እሱን ለማረጋገጥ ነበር ይሄ ቴሌቪዥን ጌም አገልግሎት ነው ጌሞችን ሲጫወቱ ሽልማቶች አሉት
ጌሞቹ ካለ እንዴት ነው የሚገኙት
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ መመዝገብ ነው ሶስት ቁጥር ላይ ለመጫወት የሚል አለ ሰባት ቁጥር ላይ ቋንቋ ይምረጡ አማርኛና እንግሊዝኛ አለ
እሺ እሺ